ጤና ይስጥልኝ
ሰላም ነው?
እግዚአብሔር ይመስገን።
ደህና ነሽ?
ደህና እግዚአብሔር ይመስገን። ዶንኪ ቲዩብ ነው። ምን ልርዳዎት?
ስለ አንድ አስደሳች ነገር ምናምን መሰለኛ ይል ፕሮግራሙ
እ የምን
ስለ አስደሳች ዜና
እ ይቅርታ ተሳስተዋል ይመስለኛል።
እ አይደለም
አሁን የደወሉት ወደ ዶንኪ ቲዩብ ነው።
እና
አዎ ይቅርታ በቃ ሌላ እንትን ነው እሺ እሺ እሺ እናመሰግናለን። እሺ